Hello ሰላም ያስጥልኝ። Hello hello
Hello አይሰማም?
Hello ጤና ይስጥልኝ።
አብ ይስጥልኝ እናቴ።
ነው ውስጥልኝ።
app ኡ አልሰራም ብሎኝ ነበር የችፕችፕ
እሺ ምን እያለ ነው?
በእርግጥ ቆይቻለሁ ካመለከትኩ መፍትሄ አላገኝም። ድጋሚ ልሞክር ብዬ ነው።
አዎ ምንድን ነው?
ሌላ ቀፎ ላይ ነው የምጠቀም። ቀፎ አጋጣሚ ጠፋብኝ። አሁን ደግሞ ያልኩት device ነው። በዚህኛው sign ማድረግ አልቻልኩም። ምንም መጠቀም አልቻልኩም። መግባት አልቻልኩም ማለት ነው።
Forget password ብሎ ሞክሮታል።
አዎ ተመሳሳይ ነገር ነው የሚለኝ። የ setting up setting try again ነው የሚለው በቃ ሳይናፕን ለማድረግ ሳይኔን ፕሮጀክት ፓስወርድን ነው። በዛኛው device ላይ sign out ማድረግ አለብሽ ብላችሁ ነበር፣ ግን አልችልም፣ ጠፍቷል ስልኩ።
ያው በሁለ- በሁሉም ሞክረው እምቢ ብለውታል።
አዎ በሁሉም ሞክር ያለው ቴሌግራማችሁ ላይም screenshot ላኪ ብላችሁ ልኬ ነበር። መፍትሄ የለም።
ይቅርታ እስኪ ያሳውቅሉታለሁ። እንደገና እስኪ ደግሞ ይላኩልኝ በቴሌግራም ያውቁታል ያ ስልክ
የሆነ ቁጥር ተሰጥቶኝ ነው ከዚህ በፊት በራሱ በላኩ።
አዎ አሁንም በሱ ይላኩልኝና አሳውቅሎታለሁ።
እሺ የማይሰራ ከሆነም ባውቀው ደስ ይለኛል፣ ባልሞክር ማለት ነው።
አይ ችግር ስለዚህ የለም አንድ SIM card ነው የሚይዘው እና በሌላ SIM card ሞክሪ ተብዬ ነበር፣ ግን ሲም መቀየር አልችልም። የምጠቀምበት ቤት ብቻ ነው፣ ሌላ ሲም ማስገባት አልችልም።
Okay በራሱ ነው እስኪ በራሱ ደግሞ የሞክሩትና
ስለዚህ ምን screenshot ኡ ልላክ በቴሌግራም እንደ አዲስ አበባ እንትን ሲሉት ምን እንደሚያመጡት አዎ።
Forget ሲሉት ምናምን ምን እንደሚያመጣ እያሳዩ እዛ screenshot አድርገው ይላኩል።
እሺ እሺ እናቴ እልካለሁ እናመሰግናለን። እሺ አሁን ላኩ።
እልካለሁ እሺ
እሺ